ሄሎ አቤት hello፣ ጤና ይስጥልኝ።
አብረሽ ስል ከሁዳ bike manufacturing ነበር የምደውልልክ።
እሺ
እ ደውለክ ነበር ትላንትና እና ከስራ ውጪ አልተመቸኝም ነበር ለማንሳት።
እኔ ነኝ አዎ
እኔ እንጃኒ
እ ስለ ሳፊ ባጃጅ ለመጠየቅ ነበር። የኤሌክትሪክ ባጃጅ።
አዎ አዎ እንደዛ ደውዬ ነበር ልክልሽ አዎ
እና የሆነ ሳፊ ባጃጅ ናቸው አ?
ምን?
እ፣ በኤሌክትሪክ የሚሰሩት ናቸው አዎ አዎ።
እ፣ አራት ሰው ምናምን የሚጭኑ ስድስት ሰው ናቸው
ሶስት ሰው ማለት ነው ከሹፌር ውጪ።
አ፣ የት አካባቢ ነክ አሁን?
እኔ አዲስ አበባ ነኝ
እሺ አዲስ አበባ ነክ?
አ፣
እሺ እና information ኑ እንዳለ ደርሰዋል ማለት ስለ ባጃጁ አ አይቻቸዋለሁ ሁሉን አይቼዋለሁ ቲክቶክ ላይ okay እሺ አሁን ዋጋው ሰባት መቶ ሀምሳ ሺህ ብር ነው።
በኤሌክትሪክ ይሰራሉ አ?
አዎ በቤት ውስጥ ቻርጅ ከስድስት ሰዓት እስከ ሰባት ሰዓት ቻርጅ ካረከው በኋላ ከሰማንያ እስከ መቶ ኪሎ ሜትር ድረስ ይጓዛል።
ከሰማንያ እስከ መቶ ኪሎ ሜትር ይጓዛል አዎ
ግን ከስድስት ሰዓት እስከ ሰባት ሰዓት ያክል ነው የሚያደርጋ ቻርጀር አዎ አሁን እንትን fast charger እየገጠምን ነው እና እሺ ሰዓቱን ለመቀነስ አሁን ስድስት ሰዓት ሰባት ሰዓት ቻርጅ ለሚፈጀው አ አ፣ ሰዓቱን ለመቀነስ fast charger እየገጠምን ነው።
እና ባትሪው በትርፍ ይሸጣል እንዴ? ባትሪው ብቻውን አዎ፣ ሁለት እዚህ ከገዝ- ለማድረግ አ፣ እዚህ ከገዛክ እ፣ መኪና- ባትሪው ብቻውን ሁለት ባትሪ ለመግዛት እ፣ አንዱ ባትሪ ስለው ነው አይ እንደዛ እንትን አይልም።
እ?
አይ እሱ አይቻልም። እዚህ መግዛት አለብክ።
አ፣ እሺ እስኪ በቃ ሽመልሽ ደውላለሁ።
እሺ ማን ልበል ስምህን?